ጤና ይስጥልን።
ጤና ይስጥልኝ።
በንኪቲዩብ ነው። ምን ልርዳዎት? የወጌሻ መዝገብ ነበር።
ሰው ማስመዝገብ ይቻላል? ክፍያ እንዴት ነው የሚከፈለው?
ይችላሉ ማስመዝገብ ይችላሉ። ክፍያው በ credit hour ነው። አንድ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የሶስት የሶስት ወር ሀያ credit hour ነው አስራ አምስት ሺህ ብር።
የስ- ሀ- አስራ አምስት ሺህ ብር ነው የሶስት ወሩ አዎ አጠቃላይ ክፍያው።
አዎ እሺ፣ አመሰግናለሁ። information ለማወቅ ነው። እሺ እሺ thank you።